ሄሎ
ሰላም ደህና ዋላችሁ።
ሄሎ ሄሎ
ሄሎ ሄሎ አይሰማም?
ይሰማ ጤና ይስጥልን። ዶንኪ ቲዩብ ነው ይሰማል።
ያለው እሺ፣ ቅድም ደውዬ ነበረ።
ዶንኪ ቲዩብ ነው።
ቅድም ደውዬ ነበር።
እሺ እ፣ ተመዝግቤ ያለሁኝና አካውንትም እሺ፣ ልከውልኝ ምን አገኘ?
እ፣ account ም ተልኮልኝ ብር አስገብቻለሁኝ።
እሺ ቴሌግራም ላይ እና- ላኩልህ አስራ አምስት ቤቱ ስልክ አ ኖ እምቢ አለኝ። እሱን ልጠይቅሽ ነው።
እዛ ላይ ቴሌግራም ላይ ስሞትን ስልክዎትን አድርገው ይላኩልን። የኦንላይን እኮ ቴሌግራሙን አል- ያ በአካል ነው። ቴሌግራሙን ማግኘት አልቻልኩም። ወይ ሊንክ ካላችሁ ሌላ ሊንክ ላኩልኝ።
ሰባ አምስት ቤቱ ሰባ አምስት ሀምሳ አንድ ስልሳ ሶስት ሰባ ስልሳ አምስት አ ስልሳ ሶስት ስልሳ እሱ ነው። በጣም እየሞከርኩት ነው፣ አልሰራልኝም። የለም ጭራሽ በስልክ ቁጥር አይወጣም። ወይ እሺ፣ private ሆኖ ይወጣል።
ሊሆን ይችላል።
እሺ ስልክዎትን ይነግሩኛል።
እሺ ዜሮ ዘጠኝ አስራ አንድ አስራ አንድ ዜሮ አምስት ዜሮ አምስት ስልሳ ስልሳ ስልሳ ሶስት ስልሳ ሶስት እሺ አ
እሺ፣ አሁን ትልክልኛለች በዚህ አሁን ቴሌግራም ላይ link ኡ ካለ link ኡ ልክልዎታለሁ እሺ ይልኩልኛል። እሱ እሺ፣ እ፣ አያት ምኑ ጋር ነበረ?
ሀያት ተስፉ ሲኒማ ተስፎ ሲኒማ።
አዎ፣ እሺ ስንት ሰዓት ነበር ያለችኝ?
ከአስራ አንድ ተኩል እስከ አንድ ተኩል okay ስ- ሰኞ ነው የሚጀምረው መሰለኝ።
አ የካቲት ሀያ አምስት እና class እና እንጀምር።
እንዴት ነው የምናደርገው? ዝም ብለን ነው የምንሄደው?
ያ እንደውላለን። እኛም የአካል ትደውላለች።
ከሆኑ እኛም እንደውላለን። አዎ፣ ታሳውቁናላችሁ? እሺ ሰዓት የመጀመሪያ ቀን ስለሆነ የሚመጡበትን አዎ።
ሰዓት እኛ እናሳውቀውታለን።
በቃ ጥሩ። እሺ ላኪልኝ በቃ link ኡን።
አሁን ልክልዎታለሁ። መልካም ቀን።
እሺ እሺ፣ አመሰግናለሁ።
እሺ እሺ